ቴንስ በይ hello ጤና ይስጥልኝ ከቪዥዋይ ነው የምደውለው። አሁን ደውለው ደውያችሁ መስመሩ ተቋረጠ።
እሺ ይቅርታ፣ ፓኬጅ ጨርሼ ነው መሰለኝ።
እሺ የት አካባቢ ነው የሚገኘው ቦታው?
እ ወደ አስኮ ስቴጅ ከጳውሎስ ሆስፒታል እ ትንሽ ጠጋ ብሎ አበበ ቢቂላ ስቴዲየም ከፍ ብሎ
ጳውሎስ አካባቢ እ?
አበበ እ? አዎ ከአበበ ቢቂላ ስቴዲየም ከፍ ብሎ ወይም ደግሞ ከጉለሌ ክፍለ ከተማ ወረዳ ስምንት ፖሊስ ጣቢያ በታ- በስተግራ በኩል ማለት ነው።
እሺ ድራፍት ምንድነው ማሽኑ ምንድነው ሆነ ያሉኝ?
ማሽኑ ስንቀዳ ይቺ እንትኗ አለች አይደለ? ፈሳሽ ቮሊዩም መጨመሪያ አዎ እና ኦን ማድረጊያዋ እነሱ አንድ ላይ እንትን አድርገዋል፣ ላልቷል። በጣም እንትን አድርገዋል መሰለኝ፣ ስፓናቱ አድርገዋል መሰለኝ። ያው ኮንቲኒየስ ጫና ስላለበት አሁን ሰሞኑ አዎ እንደዛ እንትን ብለዋል። እና of course ማሽኑ ያው ብዙ እንትን አረፋ ነው ብዛት እንትን የሚያደርገው እስካሁን ነው።
እህ አረፋ ነው ግን አ- የሆነበት አይደል?
አዎ አሁን ግን totally እሱንም እ፣ መቅዳት አልቻለም።
ከእንትኑ መጨመሻ መቀነሻ ላልታለች እንደገና የሚያወጣውም አዎ፣ አረፋ እሱ- ነው።
አዎ እሱ ላልቷል። ያቺ እንትኗም ይቺ on ና off አለች አይደለ? ከላይ እጀቷ አዎ እሷም እንደዚሁ ተ- በተመሳሳይ በእሷ በኩልም በላይ በኩል ፍሳሽ ያመጣል። የሆነ የመላላት ስፓናቱ የመሆን አይነት ችግር መሰለኝ እሱ።
እሺ ደንበኛችን ይህንን መዝግቤ ለጥገና ክፍል አስተላልፍ ይሉታለሁ። የጥገና ክፍሉ ይመጣሉ።
እሺ፣ እሺ።
ሌላ መረዳት ነገር አለ?
አይ በቃ ብቻ ይሄ በአፋጣኝ ካለቀልን።
ስለደወሉልን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ፣ እሺ። ይላቸው